ጤና ይስጥልኝ ድሮ ጤና ጤና ይስጥልኝ ሰላም ነው።
አብሮ ጤና ይስጥልኝ።
ይስጥልኝ ጤና ይስጥልኝ። እንትን ነበር ኢስሞሶል ኢንፊውሽን የሚል እንትን ለሴስ ለኦፕሬሽን ተፈልጎ የት ለምን?
ታገኛለህ? ለኦፕሬሽን ተፈልጎ ኦኬ
ኢስሞሶል ኢንፊውሽን
ኢስሞሶል ኢንፊውዥን አ ኦኬ። ምናልባት ፕሪስክሪፕሽኑ አላችሁ ደንበኛችን?
አዎ አለና ፕሪስክሪፕሽን አለ።
እሺ እሺ። በዚህ ስልክም እ፣ አሁን text አደርግልዎታለሁ። በዚህ ስልክ ነው እ፣ ይልኩልኝ።
እሺ
እሺ እሺ። ስምዎትን ማን ብዬ ልያዘው?
ልዑል ልዑል እሺ እሺ። ልዑል አሁን text አደርግልዎታለሁ። ከዛ ይልኩልኝና እኔ እደውልልዎታለሁ።
እሺ እሺ እሺ እሺ። ደንበኛችን እሺ፣ መልካም